ጤና ይስጥልኝ አሪፍ ነኝ። ሳምሬት ነኝ። እባክዎ ምን ልርዳው?
አብሮ ስለን ቅድም ደውዬልሽ ነበረ
እሺ ወደ ቴሌ ብር አሳልፋለሁ ብለሽ ነበረ። እስካሁን አላለፈልኝም።
በዚህ ቁጥር ነበር ያመለከቱት ደንበኞች።
አይ በዚህ አልነበረም። በሀምሳ ስድስት screenshot አድርጌ ልኬልሽ ነበር እኮ
ደንበኛችሁ መስመር ላይ ያለው እ ያመለከቱበትን ቁጥር ይንገሩኝ።
ሰባ ስድስት ዜሮ ዘጠኝ ሰባ ስድስት ሀያ ስድስት ሀያ ስድስት ሰባ ሁለት ሀምሳ ስድስት ሰባ ሁለት ሀምሳ ስድስት ሀምሳ ስድስት አዎ።
እሺ እያየሁሎት ነው። መስመር ላይ ጠብቁኝ። እሺ ደንበኛችን መስመር ላይ አሉ?
አዎ አለሁ አለሁ።
እሺ መስመር ላይ ስለጠበቁ እናመሰግናለን። ሙሉ ስምዎትን ማን ይበል?
አብርሃም ከሊድ ሰይድ
አብርሃም ከሊድ ሰይድ
አብርሃም ከሊል ሰይድ።
አዎ።
እሺ እሺ ደንበኛችን መቶ ሰማንያ አምስት ብር ወደ ሁሉ ስፖርት ነበር አይደል?
አዎ አዎ ተስተካክሎሎታል ከኛ side።
እሺ፣ አሁን አልፏል ማለት ነው። ለዛ አዎ ወደ ሁሉ ስፖርት ገቢ ሆኗል።
አመሰግናለሁ።
እሺ እናመሰግናለን። መልካም ቀን